ናቲ ዳርሶናል። እናመሰግናለን።
የተፈጠሁት አይደለ? አዎ ያው ስ- ይ- ስጧት ተብለዋል።
እሺ እሺ ለሌላ ደርሷል።
ግ- ለሌላ ጊዜ ግን
እ፣ ፕሪሲቭ የምትላለች እዛው ቺፕ አውቃታለሁ። የሚገርምሽ እስከ ዛሬ እኮ በሱ ነው የምንቀበላት።
ትላለች እዛ ውስጥ ገብተው እስኪ አዎ እሷ ላይ እስክሩትና ለሌላ ጊዜዎት ካሉት ካልተላክለት እዛ ላይ ያለውን ይንገሩት። አዎ መኪና የምትመስለው ዋጋ አዎ፣ እ።
ግን ዛሬ system ኡ እምቢ አለ። ለዛ ነው አዎ፣ አዎ system ያስቸግራል። አዎ፣ ለዛ ነው። እናመሰግናለን። እሺ ችግር የለም። እሺ መልካም ቀን።
አሜን አሜን ለሁላችን። እሺ ቻው